የሆነ ስልሳ ሺህ ሰባ ሺህ ሀምሳ ሺህ አዞ reverse አድርጋችሁ ነው። እሺ እሺ፣ የባንክ account ኡ ትክክል ነው? ጠይቀሽ ነው ሄዳው።
አዎ አንድ ሺ
እሺ፣ አዎ ንገረኝ። እሺ ሀያ አምስት ሀያ አምስት አንድ ሺህ ሀያ አምስት ሀምሳ ዘጠኝ እሺ
አስራ ስድስት እሺ
አምስት አስራ ሰባት እሺ፣ ትክክል መሆኑን ልጠይቀህ ብዬ ነው። በቃ አሁን confirm እያደረኩልህ ነው። ያው ከሁለት ሰዓት በኋላ ይገባል። ታውቀው የለ
አዎ እሺ አባቴ፣ እሺ መልካም ምሽት።
thank you እሺ እሺ